ሌላ ሰላም ጤና ይስጥልን ቤስት ቤት
አሎ አብሮ ይስጥልን። ትላንትና ነበረ እና ከቤት ላይ ወስዶ አርጌ ወደ በስህተት ነው በ voucher ያረኩትና voucher ነበር ምናምን ሰጥቶኝ ነበረ እና እንዲመለስልኝ ማድረግ አልችልም።
አንተ ትችላለህ። voucher code ዋን ትይዝና deposit ላይ ሄደ deposit voucher deposit ስትለው ራሱ deposit voucher ሳንቲም ፔ ቻፓ የሚል ይመጣልሃል አይደለ?
okay ዲፖዚት ቮቸርን ትነካውና ዳሽቦርዱ ላይ ፔስት ታደርገዋለህ። አይዲውን ታስገባዋለህ ቮቸር ኮዱን ማለት ነው።
okay ከዛ deposit ስትለው ወደ ቤስት ቤት account ይመለሳል።
okay thank you እሺ መልካም ምሽት።
አመሰግናለሁ። እሺ ይገባል።
እንደ ብር ይሆናል አይደል? ምንም ችግር የለውም።
እ? አዎ ይገባል።
መልሼ ማውጣት እችላለሁ።
እ፣ ትንሽ ግን ማንቀሳቀስ አለብህ። ልክ deposit አድርገኸው ገብቶኛል።
ናን okay፣ withdrawal ላይ ነው እሺ፣ የሚገባው እና እሺ፣ እሺ።
withdrawal ላይ እስኪገባ እንትን ማለት ነው።
አመሰግናለሁ። እሺ እሺ መልካም ምሽት።
እሺ አመሰግናለሁ።
እሺ